Hello ሰላም ጤና ይስጥልን።
አበስለ ሰላም ነሽ?
አለን ይህ አለም ነው።
አዎ ትክክል።
ከ ChipChip ነበር የምንደውለው።
እሺ እሺ አሁን እርስዎ ጋር join ብሎ የተቀላቀለ ሰው ደውሎ ነበረ። grade B ሽንኩርት አልተቀበልኩም ብሎ እሺ።
እንዴት ነው አልተቀ አልሰጡትም? እርስዎ እዚህ ጋር እኛ የሚለው አልተቀበልንም።
እርስዎ እንደተረከቡ አልተቀበልንም እኮ እኛ የሚያሳየው።
አልተቀበልንም እኛ።
እዚህ ጋር ግን እንዴት ነው ታዲያ እንደተቀበሉ የሚያሳየው?
ኧረ እሱም እኛ አልመጣልንም። መቶ ኪሎ አልመ- መቶ ምናምን ኪሎ አልመጣም።
መቶ ስምንት ኪሎ አዎ
Okay። እዚህ ጋር ግን እ፣ ይህ አለም እንደተረከቡ ነው የሚያሳየው።
አይ- ትላንት አሳ- ትላንት አሳውቀው ነበረ አዎ ትናንትና ተናግረናል። አይተን ነገ ይመጣላችኋል ነው ያሉ።
Okay sorry በጣም ትላንት ግን check እየተደረገ አልገባሉትም ነበረ።
አይ፣ ስለዚህ አልገባም።
ነገ ይገባሉታል፣ ነገ ይመጣሉታል።
እሺ እሺ Sorry okay። መልካም ቀን።